ብለኝ የደወልኩብኝ
ናሽ ብለኝ ነው ቻርጅ ፈልጌ ነው።
ሀውሳ ብለኝ
አሁን ይሰማል። አሁን
ለቻፒ ማግኘት ፈልጌ ነበር።
የለኝም።
በአዲሱ ጥሪ ማዕከላችን ስም እንኳን ለሀምሳ አራተኛ ዓመት የልደት በዓልሽ በሰላም አደረሰሽ ማለት ፈልጋለሁ።
እንኳን በሰላም አብሮ አደረሰ። አመሰግናለሁ።
በጣም ጥሩ። እሺ።
እጅና አሁን